ሄሎ
ሄሎ አዲስ ሰላም ነው።
አልወሉ እግዚአብሔር ይመስገን።
ዘጠና ስድስት አስራ ዘጠኝ ዘጠና ዘጠና ስድስት አስራ ዘጠኝ እሺ ከ Pizza Hut ነው ያዝኩት እና የ customer ስልክ ነው።
Okay። Comment ላይ ሌላ ቁጥር ይላል።
እ- ምን አልሽ?
ሌላ ቁጥር አላስቀመጡ ምንም ቁጥር በቃ ይጠራል ይጠራል የሚያነሳ የለም።
አይነሳም ነው ዝግ ነው ነው ዝግ ነው እኮ ነው አይነሳም ያልከኝ።
ጭራሽ። ወደ አስራ አምስት ደቂቃ ቆየሁ። ጭራሽ አይነሳም።
እሺ በቃ አ- ከአስር ደቂቃ በኋላ ደውልልኝ እሺ።
እኮ አስር ደቂቃ ላስተላልፍ በኋላ ተብዬሽ ነው የደወልኩት።
እ እ? Okay አስር ደቂቃ ተብለሃል በኋላ።
እንደዛ።
አዎ
እሺ ቃል ቻት ይውልኝ
ልዝጋው እ? አስራ ልዝጋው።
ዘጠኝ መጨረሻ ዘጠና አትዝጋው ቆይ እ። ፒዛ ሀት
አዎ ፒዛ ሀት ነው።
ስንት ደቂቃ አለ?
አዎ ሶስት አራት ደቂቃ
እሺ ይዘህ ጠብቀው። እሺ ሊያነሳ ስለሚችል አንዴ ሌላ order ካለ ስራ accept በልና ስራ፣
እሺ።
ግን ምግቡ እንዳይበላሽብህ ኧረ አይበላሽም።
በቃ እሺ።